hello hello okay
hello hello አቤት
hello አይሰማም hello
ጤና ይስጥልኝ አቤት ጤና ይስጥልኝ እየሰማን ነው፣ ከሚኒሊክ ሰላም።
ነበር እሺ
brain MRI with contrast
እሺ ስንት ነው?
ስምንት ሺ ስድስት መቶ
ስምንት ሺህ ስድስት መቶ without አዎ።
contrast
አምስት ሺ ሶስት መቶ
አምስት ሺህ ስንት?
ሶስት መቶ እሺ አንዴ ዋጋውን ንገሪያቸው ቀለም ያለውን ብለሽ እስኪ በእናትሽ እንካ with co- with contrast ነው የፈለጉት?
hello hello ወይ ሰላም።
ሰላም።
እሺ brain MRI ብለውኝ ነበር።
አዎ አዎ አዎ እሺ ከመድኃኒት ጋር ከሆነ ስምንት ሺ ስድስት መቶ ነው።
አዎ እ፣ ያለ ከ- መድኃኒት?
ያለ መድኃኒት አምስት ሺ ሶስት መቶ
አምስት ሰው- አምቡላንስ አላችሁ?
አለን። አዎ አምቡላንስ ነጻ service እንሰጣለን።
እሺ እሺ።
ስለዚህ ይምጡ ወይስ ነው እንዴት?
ቆይ ቆይ መልሼ ልደውልሽ።
እሺ እንመካከር።
መልሼ እደውላለሁ።